እኔ ነው ትዝታ ዜማ ነው ትዝታ ጥበብ ነው ትዝታ ሕይወት ነው ትዝታ ዞረው የሚኖሩት የናፍ ቅርታ ዞረው የሚኖሩት የናፍ ቅርታ ሕይወትና ተስፋ ምኞትና እውነታ ስራና አጋጣሚ ኑሮና ጣፈንታ መንፈስና ስጋ የተዋኩለታ አልፎ የሚያጌጡበት ጥበብ ነው ትዝታ አልፎ የሚያጌጡበት ጥበብ ነው ትዝታ ታሪክ እንደ ቀለም ዘመን እንደ ሸራ ስለው ያስቀመጡት የሕይወት አሻራ በዕድሜ የሸመኑ በጊዜ በቦታ አልፎ የሚያጌጡበት ጥበብ ነው ትዝታ አልፎ የሚያጌጡበት ጥበብ ነው ትዝታ ትናንትናችንን በዛሬ አስተውሼ በዘመን ቁልቁለት የኋሊት ፈስሼ ከፈለግንበት ጋራ ደርሼ ሕይወትን ከምንጯ ጠጣ ተመልሼ ሕይወትን ከምንጯ ጠጣ ተመልሼ ቅኔ ነው ትዝታ ዜማ ነው ትዝታ ጥበብ ነው ትዝታ ሕይወት ነው ትዝታ ዞረው የሚኖሩት የናፍ ቅርታ ዞረው የሚኖሩት የናፍ ቅርታ ትናንትናችንን በዛሬ አስተውሼ በዘመን ቁልቁለት የኋሊት ፈስሼ ከፈለግንበት ጋራ ስደርሼ ሕይወትን ከምንጯ ጠጣ ተመልሼ ሕይወትን ከምንጯ ጠጣ ተመልሼ በእድሜ ያላደፈ ፍቅርሽ ናፍቄ ከጊዜ ኩነኔ የዋሊት ርቄ ሰማያዊ ፍቅር ከልብሽ ተልኬ ዳግም በበልሽ ነሳ ተንቄ ዳግም በተበልሽ ነሳ ተንቄ ቅኔ ነው ትዝታ ዜማ ነው ትዝታ ጥበብ ነው ትዝታ፣ ሕይወት ነው ትዝታ። ዞረው የሚኖሩት የናፍ ልታ ዞረው የሚኖሩት የናፍ